hello ቤስት ቤት አዎ ቤስት ቤት ነው።
እዚህ shop ላይ deposit ማድረግ መጥቼ እሺ
ቴሌራቱ ብር voucher ሳይሰጠኝ ቁጥር ኮድ ሳይሰጠኝ ጠፋ ብሎ ይኸው ሰላሳ ደቂቃ ቆሞኛል።
እ ጠፋ ማለት
እኔ እንጃ ቴሌግራም ላይ ልኬ እያወራኋቸው ነው። voucher ሲወጣ ኮድ ይወጣ የለ code ኡ code ኡ አዎ፣ አዎ።
ኮዱን አጠፋብኝ። system ኡ ማን ነው? የት ነው? የት ኮተቤ ነው?
ዜሮ ሁለት ኮተቤ ዜሮ ሁለት okay ማን ነው ስሙ?
ምትኩ የሚባል ID number ልኮላቸዋል።
ኦኬ ቴሌግራም ላይ በማን በሱ ምትኩ በሚለው ነው።
እራሱ ነው የላከው ምትኩ ነው ወይ? አዎ እንዴ ቀርተማል ሚሆን ሰላሳ ደቂቃ ላይ መቆም አለብኝ። በእናንተ በ system ችግር ሄሎ ቼክ እያደረኩልን ነው። ምትኩ ነው የሚለው ምትኩ ነው የሚለው አዎ። አየሽው አሁን
አዎ እያየሁል ነው፣ ግን አላመጣልኝም። ዘጠና ዘጠኝ ይኸው ምትል አሁን ነው ነው አሁን እኮ ሲን አለ እኮ እሱ ቴሌግራሙ ላይ እ
ኖ አይ አይቼዋል ነው ቴሌግራሙን ግን ኮ- እ ኮዱ የላከው ኮድ ዘጠና ዘጠኝ መጨረሻው ኮድ ነው።
እኔ ላገናኝሽ ከሱ ጋር አዎ አዎ
ሄሎ
ሄሎ
ወይ
እሺ ምንድን ነበር?
ቮቸር ኮድ አላወጣልም። ከስተመር ልስቶ ሶስት መቶ ብር አብዬ አጠፋ ቢስተሙ
ኦኬ እሺ እ ለምሳሌ ዘጠና ዘጠኝ የላከው ምንድን ነው?
አይዲ ነው አይላኩልሽ ነምበር
የምን የምን አይዲ ነው የላከልኝ? ትራንዛክሽን ነው ነው ዩዘር አይዲ ነው የልጁ ወይ ድሮ ነው የላኩልሽ ብር ልሽ ቮቸር ኮድ ላሁን ሰጣቸው አ
እሱን ሶስት መቶ ብር ሰጡ። ኮድ ለመስጠት ለእሱ አጠፋ ቢስተሙ ማለት ነው። ቆርጦ ማለት ነው። አጠፋ ሰጠ ኮዱ ማለት ነው።
ኦኬ እሺ
የሩስ ካለች በእሷ ነገር
ስንት ብር ነው? ሶስት መቶ ብር ነው።
አዎ ሶስት ነው።
አሁን ነው አይደለ?
አሁን አዎ ሀያ አራት ማለት ነው። አንድ ሰዓት ሀያ አራት እንግዲህ
እሺ ኮዱን ልንገርህ
እሱ ነገር ነው።
nine eight
nine eight
ሀያ ስምንት ዜሮ አራት ቴሌግራም ላይ እልክላለሁ። እሺ copy paste አድርጌ copy paste አድርገው ልኬልሃለሁ።